hello ጤና ይስጥልን ቤስት ቤት
ገንዘብ ለማስገባት ነበር።
እሺ ንገረኝ።
cashier ኡ አዎ cashier code
አስራ ሶስት እሺ ዘጠና ሁለት እህ
አስራ ሶስት ዘጠና ሁለት እሺ
ሀምሳ ሰባት እሺ ዜሮ አራት
አንድ ትናንት suspend የሆነ ጨዋታ አለና ሀያ አራት ሰዓት መጠበቅ አለብሽ። ሌሎቹ አልፈውልካል። አንድ ብቻ አንድ ይቀራል።
አንድ ብቻ አዎ አንድ ይቀራል። suspend ሆኗል። ሀያ አራት ሰዓት ጠብቅና ከተጫወቱ ውጤቱ ይያዛል፣ ካልተጫወቱ void ይደረጋል ማለት ነው። እሺ የትኛው pending የሚለው ሰው ነው የሚለው እ?
የትኛው team ነው
እ፣ ስፔኒ ሞር የሚለው ስፔኒሞር የሚለው እ፣ እ። እሺ መልካም ቀን ስለደወልክ እናመሰግናለን።
thank you